አስራ አንድ ስልሳ ስምንት የሚለው ወጣ።
አስራ አንድ ስልሳ ስምንት ምን ነበር እኔ ቤት ድሮ ከ- የቤት order ነው የገዛሁት።
እ እ የቤተል የቤተል order ገዛሁት።
የቤተል አንተ የት district ነህ እ ገርጂ ነው ገርጂ ነው።
ገርጂ ሆነክ ነው የቤተል የገባብህ አዎ
እሺ ይወጣልሃል እሺ አባ